ሰላም ጤና ይስጥልኝ። ስልኬ
አረ order ምንድን ነው? ከትላንት ወዲያ የታዘዘ order እስከ ዛሬ የማይመጣው ምንድን ነው?
ምን አልመጣልዎትም?
አዎ አልመጣም። ከትላንት ወዲያ የታዘዘ አንዱ ለአንዱ አንዱ ለአንዱ ስልክ ይሰጣል። ምንድን ነው?
እስኪ ስልክዎትን ንገሩኝ። ይቅርታ።
ዜሮ ዘጠኝ ዜሮ ስምንት እሺ፣ ሀያ ስድስት እሺ፣ ስልሳ ዘጠኝ አስር
እ ምንድን ነው product ኡ?
ሽንኩርትና ቲማቲም order አድርገናል።
በሀያ ሁለት ነው order ያደረጋችሁ?
አ እንትና driver አልደወለም?
ምን አልሽኝ?
driver አልደወለም ትናንት?
አልደወለም እናቴ፣ አልደወለም ጭራሽ ወደ ሸጎሌ የመጡ ራሱ